ጤና ይስጥልን።
አብሮ ይስጥልኝ።
ምን ነበር?
ደውዬ ጠይቄ ነበር። ስዊፍት
ስዊፍት አ- ደውዬ ነበርና ስዊፍት ሁለት መኪና እሺ።
ፈልገን ነበረ። በሁለቱም ሁለት መኪና ባንድ ይቻላል እንዴ? በባንክ
ምን በአንድ ንግድ ፍቃድ ነው ሁለት መኪና?
በአንድ ንግድ ካለ
በአንድ ንግድ ፍቃድ ሁለት መኪና አንድ ስዊፍት ይቻላል።
እና አንድ ረ- ሁለት ስዊፍት እ?
ምን አሉኝ?
ሁለቱ ስዊፍት ፈልገን ነበር። ይቻላል እንደዛው።
እኔ ፍቃዱ ይያዛላ ያ- ያኛው እኮ ተይዞ ነው የሚወጣበት። ስለዚህ እንትን- ስለዚህ በአንድ አይቻልም። ሁለቱ አዎ።
ዘቃሽ ማጫለው ቆየም ሽመቴ አዎ።
ማለት ነው